ሄሎ ጤና ይስጥልን።
እ ሰላም ነው አለን አለን። ሰላም ነው።
እንትን withdraw ጠይቄ አርባ ሺህ አል- አልተላለፈም ይተላለፍልኝ ብዬ ነው እ
እሺ አንዴ ጠብቀኝ። እሺ እሺ
ሄሎ ሄሎ
ስል
እ ስንት ብር ነበር
በቴሌ ብር ወደ ቴሌ ብር እኮ ስንት ስንት ነበር?
አርባ ሺህ እሺ ወደዚህ ቁጥር ነው።
አዎ ወደዚህ ቁጥር እሺ check እያደረኩት ነው። አንዴ ጠብቀኝ።
እሺ
ሩት ሩት አስ እሺ confirm አደርግልሃለሁ። እሺ ሄሎ ሄሎ አቤት confirm አድርጌልሃለሁ። አሁን ገብቷል።
እሺ እሺ እሺ እሺ እናመሰግናለን።
እሺ ቴንኪው ገብቶልሃል